ዳንበኛ ተወርባ ነኝ እንጂ
አቤት
መዝገባ ላይ መውጣት ፈልጌ ነው።
ከምዝገባው አገልግሎት ለመውጣት ዘጠና ሁለት ስልሳ ሁለት ላይ ይደውሉና ሶስት ቁጥርን ይጫኑ።
ከኖት መገናኛ ሬዲዮ
ሬዲዮ ለመጠቀም ሬዲዮ ለመጠቀም ነው ከምዝገባው መውጣት የሚፈልጉት?
የሬዲዮ መጠቀም
ሬዲዮ ለመጠቀም ደግሞ ዘጠና ሁለት ስልሳ ሁለት ላይ ይደውሉ አንድ ቁጥርን ሲጫኑ